hello ቪዛ የሚገኝ በአውቶማቲክ ተሰርቶ
በ two H ቪዛ እንትን ወደ US ለመሄድ ፈልጌ ነበረ እና የወደኝ ሰው አግኝቼ ነበረ።
እሺ invitation የሚልክሎት ሰው ማለት ነው። invitation letter የሚልሎት ሰው ነው ያገኙት።
አዎ፣
እሺ እዛ የምሰራበት
ምን አሉኝ?
ለ- ለም- እቺ ቪዛ ለ two H ቪ ቪዛ ለመስራት አይደለ ስራ አይደለ ቱሪስት ቪዛ? አይ ለስራ የስራ ቪዛ የራሱ ነች።
እ?
PH ነው ያሉት